ያስጥልኝ የቴሌ ማርክ እባክዎን ቢረዳው።
ያስጥልኝ አመስግን እግዚአብሔር ይመስገን። እንትን ሴት እንግሊዝ ሀገር ማለት ነው እሺ አቅመ ደካማ ናት እና ማዘር እሺ ዊልቼር ነው ኢትዮጵያ ላይ ከቼር ጋር ማ- መጓዝ ትችላለች።
ይችላሉ። ዊልቸሩ ያው በነፃ ነው። ስለዚህ ኤክ- ታክሲ አለዋ የለውም የለውም ለደን የለውም የለውም ነፃ ነው። ስራ ነፃ ነው።
አዎ፣ ነፃ ነው።
እሺ ሻንት ምናምንስ ይተባበሯታል?
እ፣ እንደዛ እርግጠኛ አይደለሁም፣ ግን ያው እዛ ያሉትን agentኦቹን contact ማድረግ ይቻላል።
እ- ኢትዮ airline አዎ ኢትዮጵያ airlines ያሉትን agentኦች ልክ ለንደን ሂዝሮ ወይም ጋትዊክ airport ገቡ contact አዎ።
እነሱ እሺ እሺ ነው። እሺ።
ማለት ነው። ግን የ wheelchairኡን ቀድመን ያስገቡ እሺ። ስለ ሰባት ሰማንያ ሰባት contact ያሉና wheelchairኡን እንዲገባሉ እንዲገባ ማድረግ ከቲክ- ቲኬቱ ስትቆርጥ ነው የሚገባው።
ኬቱን ከቆረጡ ወይ ቆርጡ ይናገሩ ወይ ቆረጡ በኋላ ባይደቸው እሺ ስልክ ደውለው ይችላል። ስልክ ደውሎ ያስደል እሺ እሺ። መሰግናለሁ።
ደዋለ
እሺ ስለ ውጭ መሰግናል ከምሽት ይሆንሉ እሺ። መልካም